hello አቤት ሄሎ።
አቤት፣ አይሰማም እንዴ?
አው ርቋል ድምፁ።
እሺ፣ አሁንስ?
ሄሎ።
አቤት፣ አሁንስ? አይሰማም? ይሰማል እኮ እኔ ጋር።
አው እኛ ጋር ደግሞ በጣም ርቆ ነው የሚሰማን።
እሺ፣
እሺ ምን እንርዳዎት?
የአሁኑ ልጅ ነው የዩቱብ information ፈልጌ ነው።
እሺ ክፍያው አስራ አምስት ሺህ ብር ነው።
እሺ፣
እ የሶስት ወር ትምህርት ነው።
እሺ፣
በቃ በሳምንት ሶስት ቀን ነው የሚሰጠው። ቦ- የሚሰጠው ቦታ ሀያት ነው። ትምህርቱ የሚሰጥበት ቦታ ሀያት ተስፉ ሲኒማ ውስጥ ነው።
አይሰማም እንዴ?
ሀያት ተስፉ ሲኒማ ውስጥ ነው ትምህርቱ የሚሰጠው። hello ወይ
ትምህርቱ የሚሰጠው ሀያት ነው።
እሺ፣ ትምህርቱ ስለ ዩቱብ ብቻ ነው ወይስ ምን ምን ይካተታል?
አዎ አዎ ዩቲዩብ ነው።
ብቻ
የዩቲዩብ ስልጠና ነው። ያው መሀል ላይ ሌላ ሌላ ኮርስ አሉ።
እ እ hello አቤት፣ hello፣ አይሰማም?
ይሰማዎታል?
አዎ፣
የእርስዎ ድምፅ በጣም ርቋል አይሰማም። እና እ፣ ትምህርቱ ዩቲዩብ ነው። ስለ ዩቲዩብ ነው ትምህርቱ።
እ
ስለዚህ ምዝገባው እ፣ ተጀምሯል። ከነ አስራ አምስት ሺህ ብር ነው። መመዝገብ ይችላሉ።